የማታውቅ ከአንደበቷ ቁጣ ግድ ነው ግድ ይላል እኔ እሷን በወደ ሰላሜ ሰላሜ ናት በእኔ ማለሌ ፈርድ አንድም ቀን ክፉ ቃል ካፏ የማይወጣ ቅሬታን የማታውቅ ከአንደበቷ ቁጣ ግድ ነው ግድ ይላል እኔ እሷን በወደ ሰላሜ ሰላሜ ናት በእኔ ማለሌ ፈርድ ሰው በጠፋ ጊዜ ሰው ሆና ተገኝታ በልቤ ተርፋለች ደሞ ባይኔ ሞልታ ለምኛለሆሱ እውነትም ተገቼ ዛሬ እንድኖር በሷ ሰላሜን አግኝቼ ሰላም የምትሰጥ በመውደድ አስራ ነፍሴን ከነፍሷ ነፍሴን ከነፍሷ አይሆንልኝም ለአንድ ቀን እንኳን ለመራቅ ከሷ ለመራቅ ከሷ አይሆንልኝ እኔስ አይሆንልኝ አይሆንልኝ እኔስ አይሆንልኝ አይሆንልኝ እኔስ አይሆንልኝ አይሆንልኝ እኔስ አይሆንልኝ አንድም ቀን ክፉ ቃል ካፏ የማይወጣ ቅሬታን የማታውቅ ከአንደበቷ ቁጣ ግድ ነው ግድ ይላል እኔ እሷን ብወድ ሰላሜ ሰላሜ ናት በእኔ ማለሌ ፍርድ የደስታ ዘመኔ ከእሷ ጋር መጣና ይገሙን አረገኝ እድሌም ተቃና በእሷ ላይ ያቆመ የልቤ ፍለጋ አብሬያት ዋኩና ውስጤም ተረጋጋ ሰላም የምትሰጥ በመውደድ አስራ ነፍሴን ከነፍሷ ነፍሴን ከነፍሷ አይሆንልኝም ለአንድ ቀን እንኳን ለመራቅ ከሷ ለመራቅ ከሷ አይሆንልኝ እኔስ